ሄሎ
ሰላም ዳኝ ስልም ቢታይ እሺ፣ ሰላም ነው።
አለን ምን ነበረ
ወቸር ላይ ወጭ ማድረግ ትችላለህ ብለች ነበረና አሁን ደግሞ ግድ ቤት ላይ ምን በቮቸር አድርገኸው ነው?
ወቸር አድርጌዋ ስንት ብር ነበረ?
ሶስት ሺህ እሺ ወደ አካውንት መለስከው?
አልመለስኩትም። ክሬት ክሬት ካረኩበት ቤት ብትሄድ አይቻልም ማለት ነው።
እ
ክሬት ካረኩበት ሲሄድ አይቻልም።
ክሬት ካረኩበት አዎ አካውንት አካውንት ዲፖዚት ልታማረግ ፈልገህ ነው?
አዎ ወጭ ማድረግ ፈልጌ
ቤት ቼክ አድርገው መጀመሪያ። ቤስት ቤት ቁጥር ኬ ነው?
እ ቤስት ቤት ቁጥር ኬ ነው?
አዎ ይሄ ነው
መቼ ነበር ያረከው?
ዛሬ ጧት
እሺ deposit ካረከው በኋላ ግን እ፣ ወደ withdraw ወዲያው ማድረግ አትችልም። ትንሽ game መጫወት አለብክ።